ሄሎ ጤና ይስጥልን ቤቱ ቤት ሄሎ ጤና ይስጥልን ቤቱ ቤት
ዩዘርኔም እና
ምን አልክ?
ሊንክ አውድምጣ አለ ሆላ ምን አልከኝ አባት ፒንኮድ አስገብተዋለሁ እና ይባል እኮ እ እ እ?
ፒንኮድ ፒንኮድ
ፓስዋርድ ነው አ ፓስዋርድ ጠፍቶብህ ነው አ
እኮ እሺ forget password በለው forget password አልከው forget ተሰራ አልከው። አዎ message ይገባል።
ይገባል እንደ አዲስ ማለት ነው እ? restart አድርገህ ውጣና login እሺ።
በለው እና ቁጥርህን ካስገባህ ወዲህ forget password በለው
እሺ ከዛ በኋላ SMS ላይ one time password ይልክልሃል
እሺ እሺ ከዛ እሱን copy paste አድርገህ ታስገባዋለህ እሺ password የሚጠይቅ ቦታ ላይ
አ እና ቼክ አድርገው እንደሱ አድርገህ እሺ እሺ እሺ